ጤና ይስጥልን BGI ኢትዮጵያ የደንበኛ ባኩት መለራ
hello ደህና አደርሽ?
እግዚአብሔር ይመስገን።
እንትኑ ማሽኑ የድራፍቱ ማሽን ይሄ በረዶ የምትበት ነው የምትሽከረከራለች እሺ
እና እሷ አትሽከረከርም እንትን ሲባል
በረዶ እየያዘ አይደለም ማሽኑ።
አ- አ በረዶ ይይዛል። ያው ትንሽ እንትን ይላል ያስቸግራል ለመቅዳት እና ይቺ የምትበትነው ናት ሞተሯ የማትሽከረከረው እህ፣ በረዶ እየበተነ አይደለም።
አ አይደለም
እሺ ደንበኛ BGI ID ወይ ደግሞ TIN number ይንገሩ።
እሺ ሶስት ዜሮ
ሶስት ዜሮ ስልሳ
ስልሳ
ሰማንያ አንድ
ሰማንያ አንድ ሰባት ስምንት ዘጠኝ ሰባት ስምንት ዘጠኝ። እሺ አዎ።
እባክህ መስመር ላይ ጠብቁኝ ሊሎት
እሺ
መስመር ላይ ነው።
አ መስመር ላይ መስመር- ስለቆየሁት ይቅርታ። ፀሐይ ባርና ሬስቶራንት ነው።
አ
እሺ ደንበኛችን ሙሉ ስሞትን ይንገሩን።
አበራ ነጋሽ
አበራ ነጋሽ።
አ
አሁን በደወሉ ስልክ ለመዝገብ ወይስ ሌላ ቁጥር ይሰጡኝ?
አ በዚሁ
እሺ አድራሻ እዛው ነው የት ያለው።
አካባቢ ነው?
ሳሪስ የድሮ ዘንባባ ሆስፒታል ወረድ ብሎ
የድሮ ዘንባባ ሆስፒታል ወረድ ብሎ።
አ
እሺ ደንበኛችን የነገሩኝን መረጃ እንዳለ መዝግብ ወደ ጥገና ክፍል አስተላልፍልዎት።
እሺ እሺ ሌላ ምረዳዎች ነገር አሉ?
አይ የለም እሺ ሌላ ስለደወሉ እናመሰግናለን። አገልግሎት የሌሎችን ሀሳብና አስተያየት በሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልዎት።
እሺ መልካም ቀን